ሌላው አያስብም ቤት ቤት
ልኬ ነበር። አሁን ቤት ቤት ላይ ቻፓ withdraw አድርጌ deposit አድርጌ deposit ነው withdraw ዲብሱ deposit እሺ deposit message ኡን ላክልን አዎ ልክ ያለው ማ
እሺ ቴሌግራም ላይ ነው አይደል የላከው አዎ ቴሌግራም ላይ እሺ ለቻፓ አሳውቅልሃለሁ ትንሽ ጠብቅ ይገባል አስተኛ እሺ እሺ ነው ይወድ ይኸውልህ አባ- አምስት መቶ አስራ ሶስት ምናምን ሰው ነው ያለው እሺ ይኸው- የሁሉ ሰው ልከን ነው ለቻፓዎች ጋር እነሱም አይተው የሚመልሱት ስለዚህ ተራ ጠብቅና ይቆያል ይገባል ይቆያል
ዛሬ ይገባል ብቻ እንትን ነው ትንሽ ታገሱን እየላክን ነው እሺ እሺ